ሄሎ ሄሎ ሰላም ጤና ይስጥልን አማኑኤል አቤት ወርስልን ከ WePlus ነበር ምደውለው የእኛን application አውርደው ነበር
ቢ ፕላስ ዊ ፕላስ ዊ
ኦኬ አላስታወስኩ አውርጄ ነበር መሰለኝ አላስታወስኩኝ አሽከርካሪ ኖት ወይስ ተጠቃሚ ኖት ይኔ እ
ማለት አልገባኝም ለአሽከርካሪነት ነው ወይስ ለተጠቃሚነት ነበር ያወረዱት application ኑን
ለተጠቃሚነት ነው መሰለኝ ያወረድኩት አያስታውሱትም አላስታወስኩትም ግን
እሺ በቃ አይ እርስዎ የተመዘገቡት የአሽከርካሪዎቻችን የሚመዘገቡበት ላይ ስለነበረ ነው ተጠቃሚ መሆን ከፈለጉ ግን እ Play Store ላይ WePlus solution user የምትላለች user እሷን አውርደው register በማድረግ የምንሰጣቸውን አገልግሎቶች አሸናፊ የምታደርጉትን referral code ማግኘት ይችላሉ
እሺ እሺ እሺ አመሰግናለሁ እሺ እኔም